አምሳ አራት ሰላሳ የሚኖርበት
አምሳ አራት ሄሎ ሰላሳ ሄሎ ይሰማኛል።
አ- አ- ቅድም ነገረች ነበር እኮ ምግብ ቤት አ፣ cancel አድርገነዋል ብዬሽ።
ማን ነው ስምህ?
በረከት አባ
በረከት ማን ነው? በረከት አልችልሽ። በረከት በረከት ምንድን ነበር ያልከኝ?
ምግብ ቤት cancel አ- ተደርጓል ምግቡ ምናምን ብለውኛል።
እሺ በረከት ሬስቶራንት ነው ያለው አይደለ?
አይ አሁን አጥቼ ይዣለሁ፣ ግን ምግብ ቤት አንሰራ መብራትም የለም እና cancel አድርገነዋል ብለን ተናግረናል። አሉ እኮ እነሱን ማናገር አለብን። አ- ሬስቶራንት ስልካቸውን እያነሱልን ስላልሆነ ነው። አገናኘኝ ወጥቷል መሰለኝ።
አሁን ርቄ ይዣለሁ።
ርቀሃል?
አይ ርቄ ይዣለሁ። ወደ ገርጂ ተመልሻለሁ። እዛቸው ተመ ጠፍቷል አይሰራም ብለውሃል?
አዎ ሂጄ ነበር ምግብ ቤት ስሄድ አይሰራም ብለናቸው cancel ብለዋል ሆኗል አሉ።
እርግጠኛ ነህ? አሀ ከሰሩት አንተ ላይ ነው complete የሚባለው።
ለምን እጠራጠራለሁ? ችግር የለውም። አዎ ደውሉላቸው፣ ታነሱላቸው ደርሼ ነው ደሆነ ስልካቸው እኮ ስላለ እምቢ ስላለን ነው። በረከት መደወሉ ጠፍቶን አይደለም። በቃ እሺ፣ እርግጠኛ ነኝ አለ። hello ነኝ